ጤና ይስጥልኝ የእሱ ቤት ስራ እንዴት ነው?
ሄሎ፣ ሄሎ፣
አቤት አቤት፣ ሰላም ነው?
ሰላም ነው?
አለን አለን። እስቲ ደጋጋሚ አሁን ደውዬ ነበር፣ እሺ እምቢ አለኝ።
ምንድን ነው የሚለው ወንድሜ?
አሁን ደውዬ ነበር አርባ ምንጭ በሀይሉ አርባ ምንጭ የሚለው ኤልጎ shop ላይ እሺ credential not enable እያለ አሁንም ዘግቶ ነው?
ያው ነው አሁን እናንተ enable አድርገናል አላችሁኝ። አሁን ሶስተኛ ጊዜ ነው መልሰን ስንሞክረው መልሶ credential not enable ይላል።
በሀይሉ አይደለ?
አዎ በሀይሉ አርባ ምንጭ
ክፍት እኮ ነው በሀይሉ። ሄላ ሄላ